ንዑስ አገባብ ምዕራፍ ሁለት ክፍል ሁለት አይ ማእዜ አይ ማእዜ መች መቼ ይሆናል በንባብ ጥያቄ በምስጢር አሉታ ናቸው። በሳድስ ቅጽል በሳቢ ዘር በአንድ ርዕስ በሳልስ ቅጽል በንዑስ አንቀጽ በሶስት አርዕስት በነባር አንቀጽ በአንድ ርዕስ በአዘማች አንቀጽ በአምስት አርዕስት ይገባሉ። በጊዜያት ይፈታሉ። አውራጆቻቸው ሁ ኑ ናቸው። ነቃፎቻቸው ሚመ፣ ሶበ፣ አኮ፣ እመ፣ አኮ ናቸው። አንጻሪዎቻቸው አላ፣ ዳእሙ፣ ባህቱ፣ እንበለ ናቸው። አይ ማእዜ ባለቤት ቢጠራ ቅጽል ባይጠራ በቂ ይሆናሉ። አይን ሁ ኑ ያጋንኑታል። ማእዜን ኑ ያጋንነዋል። አገባቦች ይስማሟቸዋል። አገባቦችስ እለማን ናቸው ቢሉ በእንተ እለ ዘ ለ እም እስከ ናቸው። እስመ አምጣነ አኮኑ እመ እምከመ እምዘ ባሉታ ነበር አንቀጽ ባሉታ ዘማች አንቀጽ እየገቡ ይከተሏቸዋል። ነቃፎቻቸው ሚመ አኮ ሶበ አኮ ናቸው። አንጻሪዎቻቸው አላ ዳእሙ ባህቱ እንበለ ናቸው። ሂ ኒ ትራስ እየሆኗቸው ባሉታ ነበር አንቀጽ ባሉታ ዘማች አንቀጽ ይገባሉ። በደጊመ ቃል ይፈታሉ። አላ ዳእሙ ባህቱ ይቀበሏቸዋል። በባፈታት ይስማማቸዋል። ወሂኒ ጥቀ በንዑስ አንቀጽ እየገቡ ይከተሏቸዋል። ሰስ ሲሆን መነሻቸው ነው። ሲገባም እንዲህ ነው። አየ እለተ አየ እለተ ተሰቅለ አምላክ እለተ ኑ ረዋ ወሚመ አህሙሰ እለተ አላ እለተ ሰዱሰ አየ እለተ ተሰቅለ አምላክ እለተ ኑ ረዋ ወሚመ አህሙሰ እለተ አላ እለተ ሰዱሰ በአይ እለት ነበር አርዌ ብርት በእለተ ምናሴሁ ወሚመሁ በእለተ አሞጽ ዳእሙ በእለተ ሕዝቅያስ እማእዜ ተሰብከተ ኦሪት እምጊዜ አብርሃምኑ ወማኮኑ እምጊዜ ሳሙኤል ባህቱ እማመ ሙሴ እስከ አይ እለት ተስዋ በግ እስከ እለተ ጳውሎስኑ ወሶአኮሁ እስከ እለተ ቄርሎስ እንበለ ዘተስዋ እስከ ክርስቶስ ማእዜ አይረፉ አብትረ እስራኤል ምጸብ እመያይረፉ አመሳወል ወሚም እመያይረፉ አመዳዊት አላ አመሰሎሞን እንተ አይ መስዋዕተ ሰምረ እግዚአብሔር እስመ ይሰምረ መስዋዕተ ዘትካት ወማኮ ይሰምረ እንተ ኦሪት መስዋዕተ ዳእሙ እንተ ወንጌል እለ ማእዜ እደው ተባልሁ እምህማም እመ የተባልሁ ዘትካት እደው ወሰዋኮ እመ የተባልሁ እደው ዘኦሪት ባህቱ እለ ወንጌል እማይ እስከ አመ ክርስቶስ ተሰብከተ ኦሪት እስመ የተሰብከትም ጊዜ ይስሐቅ ወሚም የተሰብከትም ጊዜ ይሁዳ ባህቱ ማመ ሙሴ እስከ አይ ማመ ሙሴ ተሰብከተ ኦሪት እምከመ የተሰብከት እስከ አመ ጳውሎስ ወማኮኑ እምከመ የተሰብከት እስከ አመ ቄርሎስ ዘንበለ ዘተሰብከ እስከ አመ ክርስቶስ አየሂ እለተ የተሰቅለ አምላክ አላ ሰዱሰ እለተ እንተ አይሂ መስዋዕት እያድሃነ ሰባ ዳእሙ እንተ ወንጌል መስዋዕት እማአይሂ እለት የተሰብከተ ኦሪት ባህቱ እለተ ሙሴ ለማእዜሂ ኢነበር አርዌ ብርት ባህቱ ለጊዜ ሕዝቅያስ እስከ ማእዜኒ የተስዋ በጋ ዳእሙ እስከ ክርስቶስ እስከ ይቅርታ ደግመዋለሁ። ይህንን ለማእዜሂ ኢነበር አርዌ ብርት ባህቱ ለጊዜ ሕዝቅያስ እስከ ማእዜኒ እስከ ማእዜሂ የተስዋ በግ ዳእሙ እስከ ክርስቶስ ማእዜ ድህን አዳም እምሃጉል ወይ ድህን አመሙሴ አልቦ ድህነት አልቦ ድህነት አሚሁ እማእዜ ተሰብከት ኦሪት ኢተሰብከትሂ ኢተሰብከትኒ ኢተሰብከት ጥቀ እምአመ አብርሃም እንተ ጸሐፋ ሙሴ አዳምሰ ድህነ ሶተ ሰቅለ አምላክ አምላኩ ማእዜ ድህነ ይሁዳ አዳምሰ ድህነ ሶተ ሰቅለ አምላኩ ማእዜ ድህነ ይሁዳ ሀረስትሰ ይጸግቡ አመ ሀጋይ እስከ ሀረስትሰ ይጸግቡ አመሃጋይ እክለ ማእዜ ይጸግቡ ነዳያን በማለቱ የመሰለውን ሁሉ ያሳያል።